ሄሎ
ሄሎ አክስት
ወይ
ሰባ አራት አርባ አራት
ሰባ አራት አርባ አራት እሺ
እስቲ አስወጪልኝ ተቃራኒ መስቀል ፍላወር
መስቀል ፍሎር እሺ ያኛውንም ንገረኝ
ሰባ ሶስት ዘጠና ስምንት
ሰባ ሶስት ዘጠና ስምንት አ
እሱ ወዴት ነው ልጅ አለም ከየት ወዴት
ከብራት
እም?
ከብራት ከብራት ያኛው የቀደሙ ኦርደር ፍሬንድሺፕ አ አ እሺ። እና ፍሬንድሺፕ አሁን ተቃራኒ ሆኖ ነው
ያ አስወጥቼዋለሁ።
ይሄን ጨርሶ ታይም ነው ምን
ይሄን እስከጨርስ ታይም ይሆንብኛል እሺ አሰጥቼዋለሁ
እሺ እሺ ይኸ ኦርደር አለ ማን ምን ከልጀ ከልጀ ለማሰጣው ለም ተቃራኒ ነው አለኝ
ሶስት ሰባ ሁለት ነው ሰባት ሀያ ሰባ አራት አርባ አራት ተቃራኒ ነው አለኝ ደግሞ ኤክስ ነክቻታለሁ እሺ አሰጥቼዋለሁ ነው እ ሄሎ ልጅ አለም ወይ የሀው order ነው አዎ
እኮ አትሰራው
አረ እኔ ከዛ ከመ- አልሰራውም።
ከመ-
እሺ በቃ bye